relationship ባኮምንድር ደው
ሰላም ነው እናት?
ሰላም አለን
እንዴት ነው?
አለን አለን።
ብር ሰርቼ ነበራል እሺ
እና እስካሁን አልደወሉልኝም።
ምን game ተጫውተው ነው?
አስር ሰው አዳርጉ ብሎኝ አስር ሰው አስገብቼ አምስት መቶ ብር ብሎኝ ነበር። እስካሁን እንትን አላለልኝም።
ስንት ብር? አምስት መቶ ብር።
አዎ ስልክ ቁጥሮትን ይንገሩኝ። እሺ
ዜሮ ዘጠኝ ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ዘጠኝ
ሰባ
ሰማንያ ዘጠኝ ሰባ ዜሮ ሰባት ሰላሳ ዘጠኝ
ዳግም ነው።
አዎ okay ከዚህ በፊት ደውለውልኝ ነበር። ፈረንሳይ ነው አይደል? location ያሉኝ አዎ ይቅርታ፣ እሺ፣ ይላክልዎታል፣ አሳውቅልዎታለሁ።